Hello ጤና ይስጥልን ቺፕቺፕ
እሺ፣ ሰላም ነው። Hello ሰላም ነው።
ሰላም እ እንትን ነበረ wallet ያለውን ብር ማውጣት ይችላሉ?
አይቻልም። already order ማድረግ ነው እንጂ የሚችሉት ከ wallet ላይ እ, ማውጣት አይቻልም።
Okay፣ ማውጣት አይቻልም እና አዎ ግን ከ wallet ዎ ላይ order ማድረግ ይችላሉ።
Okay፣ እሺ ቺፕ ቺፕን ልጫወት ፈልጌ ደግሞ ማለት ነው እሺ
እ፣ በሰው group እንትና ሆኜ እቃ ተቀብያለሁ መጫወት አልችልም።
አዎ እርስዎ create አድርገው group complete መሆን አለበት።
እንደዛ አንድ ብቻ ግሩፕ ነው?
complete ይሁንና ከዛ በኋላ እ።
መጫወት ይችላሉ።
Okay፣ የኔ የራሴ group ማለት ነው።
አዎ አዎ እርስዎ create አድርገው እርስዎ የሀብታ እ፣ ሀብታሙ ኖት አይደል? የሲሳይ group ላይ ነበር ቅድም አውርተው ነበር።
አዎ አዎ ስለዛ
እ፣ እሱ እንደ አዲስ create ያድርጉና ከዛ በኋላ group ኡ complete ይሁንና መጫወት ይችላሉ።
እሺ ብለ ይቻላል። የግል ትዕዛዝ
personal order ማድረግ ይችላሉ፣ ግን ጌሙን ለመጮት በግሩፕ ነው ክሬት ኦኬ፣ አድርገው በ group complete ሲሆን ነው መጫወት የሚችሉት።
Okay፣ እሺ እሺ እሺ መካከል